ሰላም ሄሎ
ሰላም ሄሎ ሄሎ አይሰማም አቤት ልደታ law office ነው
አቤት አቤት ልደታ law office ነው
ማን ልበል የኔም ቤት ነው ልክ ነኝ
ማን ብለው ነው የደወሉት? ይቅርታ አልሰማሁሽ።
ሎ- ልደታ ለኦፊስ
ልደታ ለኦፊስ
አይ ልደታ ለኦፊስ ለኦፊስ ነው ግን ልደታ አይደለም።
ልደታ አይደለም ይቅርታ ማ- ማን ነው የእናንተ እ? እ?
ማን ነው የእናንተ
ጌትነት ያውቃል።
የ- እ? ጌትነት ያውቃል አዎ okay እኔ ያገኘሁት ከኢንተርኔት ላይ ነበር ስልካችሁን እሺ።
ሀሮን ይባላለሁ እና የደወልኩት ደግሞ ከዊፕላስ technology solution ነበረ ከየት አልሽ?
ዊፕላስ እሺ ቴክኖሎጂ ሶሉሽን እሺ ሰውኛ መተግበሪያ ወይም application ነበር develop ያደረግነው እና እናንተም ደግሞ እዛ ላይ ድርጅታችሁን በማስመዝገብ በነጻ ማስተዋወቅ ትችላላችሁ።
እሺ እኛ ከእናንተ የምንቀበለው ምንም አይነት fee ወይም ክፍያ የለውም።
አዎ ከእናንተ የሚጠበቀው application ኑን ከ Play Store ወይም ከ App Store ላይ እ፣ download በማድረግ service ኣችሁና አድራሻችሁን በመለጠፍ ማስተዋወቅ ነው ማለት ነው።
እሺ። ባለፈው ሳምንት ደውለሽልኝ okay በቴሌግራም link ላኪልኝ ብዬሽ ነበር።
አልገባም እ፣ እ፣ እንትኑ አዎ አልመጣም።
እሺ እንልካለን። አመሰግናለሁ።
እሺ እሺ መልካም ቀን።